ትንሿንም ስልክ ኦን አድርጊያት በእናትሽ። እናንሳ ቤት ይህን አዲስ ያለውን ቁጥር ተይ በእናትሽ። እሺ፣ ምን ቼክ ማድረግ አያስፈልግም። ያስጠሉ ነገር
ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውልዎት ሙሉ ወርቅ።
እሺ እሺ እርስዎ ግሩፕ ላይ ብቃት እየደወለችልን ነበረ
እ እና ዛሬ ብቃት እየደወለችልን ነበረ እርስዎ ግሩፕ ላይ።
እሺ ሽንኩርቱ ደግሞ ዛሬ እየመጣሉት ነው እና ዛሬ አይደለም ለነገ ነው ብላኛለች እያሉን ነበረ።
አዎ ሲስተም ላይ ቼክ አድርግ። ዴሊቨሪ ዴቱ አ፣ ወደ አንድ ነው ላል ዲሰምበር አንድ ስል ግራ ገብቶኝ ነው ውይ ይቅርታ፣ ልክ ኖት፣ ግን ዛሬ ወጥቶሎታል እኮ ነው ወጥቷል። እያመጡ ዛሬ ነው ዛሬ እያመጡ ነው። አዎ የድራይቨር ቁጥር ልስጦት?
በቃ እያመጡ ከሆነ በቃ መተን እንወስዳለን። አሁን አዎ፣ ይጠፋለን።
እያመጡ ነው፣ ይደወልሎታል።
እሺ በቃ ከወጣች ከድራይቨራችን ስልክ ይዘረለው ያንሱላት።
እንጠብቃቸዋለን።
እሺ እሺ፣ መልካም ቀን። እሺ።
እሺ